ሄሎ መድቤ ከቴሌ ብር መድቤ ብሩ አልገባ ከዛ ሁለተኛ መደብኩ። አሁን ቅድሙ አባም እስካሁን ሌላ ነው መደብኩ
እኮ ዲፖዚት አድርገው ነው አስገብተው ነው ብር።
አዎ አዎ።
እሺ ዳተኙን ስክሪንሻት አድርገው ቴሌግራም ላይ ላኩልን።
እሺ
የቴሌግራም አካውንታችን አለሎት ዌብሳይቱ ላይ
እሺ እሺ።